ጤና ይስጥልኝ። ይህ ማለት ነው የባንኩ ምን ልርዳዎት?
ሃይማኖት deposit አድርጌ ነበር በእናንተ አካንስል
እሺ መቼ እና አልገባልኝ ያደረጉት?
አሁን ከአንድ እሺ።
ከአስር ከሀያ ደቂቃ በኋላ በፊት ከየት ወዴት ነው? ከየት account ነው?
ከ CBE ብር እሺ ወደ መላ ቤት
እሺ። ምን ያህል ብር ነው?
ሁለት መቶ
እሺ። ስ- ሙሉ ስሞትን ይንገሩኝ።
ቴዎድሮስ ተስፋ ያደት
ቴዎድሮስ ተስፋዬ ነው ያሉኝ።
ቴዎድሮስ ተስፋ ያደት
እሺ ደንበኛችን የሰጡን መረጃ መዝግበናል። screenshot እንዲልኩልን የቴሌግራም ቁጥር እንስጠውት።
እሺ
ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት እሺ ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት እሺ ላከው በዛ አዎ በዚህ ቁጥር ይላኩልን፣ እኛ ሪፖርት እናደርግልዎታለን። ሌላ ምረዳውት ነገር አለ?
ሌላ አመሰግናለሁ።
እሺ ስለደወሉኛ ምናመሰግናለን። ቀጥሎ ከሚሰማ